hello ጤና ይስጥልን ቤስት ቤት ምን ጤና ይስጥልን አብሮ ይስጥልን።
ለዛሬ ብላችሁ ነበር system install ወደ ማታ ላይ አውርተን system install ለማድረግ ምናምን የት shop ነበር?
አርማያ ባቲ የሚል አርማያ አረማያ ሀብታሙ። እሺ
እዛ ብላችሁኝ ቅድም ደግሞ AnyDesk ላክልን ብላችሁኝ እሺ ልካ ነበር customer support ላይ እዛ ላይ ልኬ ከዛ በኋላ ምንም መልስ አላገኘም እዛ እሺ አንዴ ጠብቀኝ እሺ
ምን በቃ መድኃኒቱንም ግዢና በለጠ ነው የሰጠሽ። ከላው ላይ የመድኃኒቱን ሄሎ ኤንዴስክ ልካል አይደለ? ሀብታሙ አለቀ።
ኤኒዴስክ ካልክ ያለው በቃ እሺ፣ ሲመጣ አክሴፕት በለን እሺ።
ምን ምን አሁን አክሴፕት በለን እሺ። ሲመጣ ኤንዴስኩ ግባበትና ሲመጣ አክሴፕት ትለናለህ።
መጣ አክሴፕት ልበላ አዎ እሺ።
ሰላም ብቻ ነው።